ታሴና ማኒ ባባ?
Hello? hello
ጤና ይስጥልን።
ጤና ይስጥልን። የተሲ
አዎ ማኒ ባባ እና ታሴ የመኪና መሸጫ።
የመኪና መሸጫ እንትን የሆነ ኮረላ እያስተዋወቃችሁ ነበረ።
ምን አቤት?
ኮረላ ኮረላ ኤ አምሳ ሺ ሁለት ሺህ ስንት ሞዴል?
ሁለት ሺ ሰባት
ሁለት ሺህ ሰባት ሁለት ነጥብ ሰም- ሁለት ነጥብ ስምንት ሁለት ነጥብ ስምንት
ሁለት ነጥብ ስምንት አዎ መጨረሻው
አዎ በባንክ ኮረ ሁለት ነጥብ ስምንት ነው።
አይደለ? አይ ውድ ነው፣ በቃ ውድ ነው። ለማንኛውም እ- እንመጣለን።
እሺ